ጤና ይስጥልኝ። አሪፍ ነኝ። ማሌት ነው የባኮም ልርዳዎት?
ቴሌብር game
ምን አለ? ቴሌብር ቴሌ አዎ፣ game ውስጥ ማታ ብረት ገብቼ እሺ፣ አጣው ማታ።
እሺ። ከዚህ በፊት እኛ ጋር ደውለው አመልክተው ነበር።
አዎ ማታ ደውዬ ነበረ።
ምን አሉኝ?
ከአስር ደቂቃ በኋላ ምን ከአስር ደቂቃ በኋላ እደውላለሁ አለ። ያስተካክላል።
እሺ። ስለዚህ ከዛ ደግሞ- መስተካከሉን check ላድርግልዎት።
እ?
መስተካከሉን ሊሎት
አዎ እስከ አስር ደቂቃ በኋላ ያስተካክላል እዩ አለች እና አየሁና እስከ አሁን አስተካክል ብሩ እሺ።
የለም ማን በሚል ስም ነበር ያስመዘገቡት?
አይ፣ አብድረህማን
እሺ፣ ደንበኛችን ያየሁልዎት ነው። ትንሽ መስመር ላይ ጠብቁኝ።
እሺ